hello
ጤና ይስጥልኝ።
አቤት።
ሀሚድ ነኝ አ- ከቤት ቤት።
እሺ እሺ አምስት መቶ ብር አይደል?
አ fail fail ያደረገብህን እሺ ለማን ነበር የላከው?
ዜሮ ዘጠኝ ሀያ ስምንት
የላከው ወደዛ ነው?
አዎ አርባ አምስት ሀያ ስምንት ሀያ ስምንት የሚል ስልክ ነበረ። ማታ አስር ሺህ ብር ገደብ አረገብኝና ቴሌ ብር ከዛ በኋላ ለጓደኛዬ ላካፍለው ከዛ ካለኝ ጋር አምስት መቶ ብር በሱ ወጪ ያረኩት ኃይሉ የሚል ማለት ነው።
ይኸውልህ አስር ሺህ ሶስት ጊዜ
አዎ withdraw አልከው አይደል? ከዛ እም።
በኋላ ሙሉ system ላይ ያለው ማለት ነው። አንድ ጊዜ ብቻ የሞከርከው አምስት መቶ አለ withdraw ያለው አምስት መቶ አንድ ነው።
ጊዜ አዎ ብቻ ማለት ነው። እሱንም screenshot አድርጌ ላኩልህ። ወደዛ account ነው የገባው ብዬ ዜሮ ዘጠኝ ዜሮ ስድስት የሞላኸው አለ አይደል? እዛው ላይ አዎ አዎ ወደዛ ወደዛ ወደሞላኸው ገብቷል?
account ወደዛ ገብቷል እያልኩ እኮ ነው። ገብቷል ያልኩ ነው?
እሱን አሳይቻለሁ እኮ እዛው ላይ።
አየሽ። እሺ እሺ እሺ እሺ እናመሰግናለን።